ሄሎ ሄሎ
አቤት ሰላም ጤና ይስጥልኝ አብሮ ይስጥልን ታጠቅ ነጋሽ አቤት ከዊ ፕላስ ሶሉሽን ድርጅት ነው የምደውለው እ ከዊ ፕላስ ሶሉሽን ድርጅት ነው የምደውለው እሺ እ ድርጅታችን የ transportation አገልግሎት ሰጪ ተቋም ነው
አዎ እናም ለአሽከርካሪዎች ለየት ያለ ነገር ይዘን መተናል እ እኔ አሽከርካሪነት ይቻላል ኦኬ ከአሽከርካሪ ወጥተዋል አዎ እሺ እሺ እሺ መልካም ቀን ይሆንልህ